ሄሎ
ሄሎ አቤት ኤጀንሲ ጌጅብ ኦሮሚያ ማዲስን ገርጋር ነው።
እ እ ሀ- የኦሮሚያ ትራንስፖርት ነው።
አዎ ምን እንርዳዎት?
በመንገድ ላይ ችግር እያጋጠመን ነው።
የት መንገድ ላይ?
እ ወደ ወደ ለገጣፎ መስመር
እ?
ወደ ለገጣፎ መስመር ምን ነበር ችግሮት?
እ እ ምን ነበር ችግሮት? ምንድን ነው የተቸገሩት መስመር ላይ?
ይኸው ሰው ከአቅም በላይ ተጭኗል። ታሪፍ ከታሪፍ በላይ እያስከፈሉን ነው። እዛ ትርምስ ነው ያለው። እንዴት ይሻለናል?
የመኪናውን ታርጋ ቁጥር ይሰጥኝ ይሆን?
አዎ ዜሮ ዜሮ
ዜሮ ዜሮ